ትንሽ ካነሳ ነሳ እንግዲህ
ሄሎ ጤና ይስጥልኝ። ይቅርታ ከልጄ ድጋሚ ደወልኩኝ።
እሺ
የቤቱ አድራሽ የት ነው? የሁለተኛው ቤት ቦሌ ሚኒማ አዳሽ ፊት ለፊት ስናፕ ፕላዛ ይላል። ስናፕ ፕላዛ አለ አይደል?
እ፣ ለናታን አይደለም ማለት ነው የፈለጉት ለናታኒ ነው እንጂ ናታኒ የሚለው እኮ እዛ ጋር ዋና branch ኡ እዛ ጋር ነው።
እኮ ትናንትና እኮ ናታኒ ሲመጡ ለዚህኛው ሳይሆን ለቁጥር ሁለቱ ነው ያሰግነው ብሏቸው ነበረ።
ኧረ ማንም አላገኘዋትም። እኔ ነኝ ያስመዘገብኩት። ማንም አልደወለልኝም። የሆነ ልጅ ደውሎልኝ ነበር፣ ቀጠርኩት፣ አልመጣልኝም። አስር ቤት ቁጥር
እሺ፣ ስለዚህ እ፣ ቤት መጥተው አላዩትም።
አላችም። ምክንያቱም በዚህ ስልክ ነው አይመዘገበው።
እሺ፣ እሺ፣ ደመኛችን እ፣ ለተፈጠረው ችግር ይቅርታ ይጠይቃለን። መልሼ እደውላለሁ።
እሺ እሺ